Hello?
Hello ሰላም ጤና ይስጥልን ቤት ቤት
withdraw ማድረግ አልቻልኩ failed እያለ ነው።
እሺ በምንድን ነበር የሞከርከው?
በቴሌ ብር ቻፓ ላይ
እ፣ ነው አዎ፣ በሳንቲም ፔ?
በ- በስ- በቻፓ መስ በቻፓ እስቲ ሳንቲም ፔ ላይ ደግመህ መሞከር ትችላለህ። failed ነው ያለብህ። ወደ ቤት ቤት account ተመልሷል።
አዎ፣ አልቆረጠውም መጀመሪያ።
እስቲ በሳንቲም ፔ አድርገህ ሞክረው።
እሺ እሺ እሺ።